አይደለ?
Hello፣ ጤና ይስጥልኝ።
እንዴት ነሽ እናት?
አለን፣ እግዚአብሔር ይመስገን።
ሁሉ ሰላም?
ሁሉ ሰላም።
ከሄሉ ፋርማ ነበር የምደውለው።
እሺ።
ይኸውልሽ ምን ሆነ መሰለሽ፣ ባለፈው መተው ወስደን አልነበረ?
አዎ፣
እ እንትኑ ምንም password ኡ ምናምን ተቀያይሮ ነው የተሰጠንና password ኣችን አይሰራ።
እሺ።
ባለፈው እንትን ሰጥሻለሁ ብለሽ ስልክ የተሰጠሽ ስልክ አይሰራም አልኩ አላልኩሽም? አንቺ ነበር።
ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት ላይ አዎ ይሄ ጆን የሚባለው እሺ፣ ደወልሽለት?
አዎ መቶ ጊዜ ደውያለሁ። አያነሳም።
busy ስለሆነ delivery ብዙ ቦታ ስለሚሄድ ነው፣ ለዛ ነው። እሺ።
እም፣ ግን አሁን እኛ ምን መሰለሽ አሁን እኛ ገቢዎችም ሪፖርት ልናደርግ ነው። ቆየ በጣም እኮ ደውይለት ብዬ ሰጥቼሻል አያነሳም።
ነበረ ሰማንያ ሶስት ሀምሳ ስምንት
እ፣ እሱም ደግሞ ቆይ እደውልልሻለሁ። አሁን ዛሬ የተነሳልን ስልክ ነበረ ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት የሚለው እሺ፣
ቢሮ ልግባና ልደውልልሽ ነው የሚለኝ።
እሺ፣ ከዛ AnyDesk download አድርገሽ ንገሪኝ አለኝ። download አደረግኩት።
እሺ፣
አሁን ሁለት አይደል application ኣችሁ፣ አንዱ POS ኡ፣ አንዱ ደግሞ ERP የሚል ለ wholesale።
እሺ።
አሁን አንደኛው እንደውም አልተጫነበትም። ወደ እናንተ ፊት ከመጣን ጊዜ ጀምሮ ግን ሁለት ሳምንት አልፎታል።
እኮ በቃ ቢሮ ገብቼ ደውይልኝ ካለሽ ደውይለታ። አሁን ይመቻል ላዋራ በይዋ አናግሪዋ። እሺ
አይ እንትን እንድትይ ነው አሁን። እሱ አላ- ሲፈልግ ያነሳል፣ ሲፈ- ሲፈልግ ደግሞ ሲያ- ወዲያውኑ አንስቶ ደግሞ ቆይ እደውልልሻለሁ ምናምን ነገር ይላል። ሰዓቱ ይሄዳል። ነገም እንደዛው ሀያ ቀን ሊሆነው ነው።
እኮ አናግሪዋ። አማኔ አሁን ል- ልንገረውና አንቺም አናግሪ።
እኮ እንደሱ አድርጊልኝ። እሺ፣ እሺ ደውይለት።
እሺ፣ እሺ ቁጥሩን እሰጠዋለሁ የአንቺን ቁጥር።
እሺ፣ እሺ።
አዎ እሺ።